ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት አዎ፣ ሰላም ነኝ።
አለን። ምን ልርዳክ?
አዎ፣ የእናንተ agent ነኝ በላኝ ነኝ። ትናንት አውርቼ ነበር ግን
እሺ፣ ምን ነበር ትናንት ያወራከው?
አይ team ፈልጌ ነበር printer ኡን connect ለማድረግ እ ጠዋት አላገኘሃቸው? ዛሬ እኮ ግማሽ ቀን ነው የሚሰሩት።
አሁን ዛሬ ያሉ
አዎ፣ እ እስከ ሰባት ሰዓት ነበር የነበሩት። ጠዋት ኮንታክት አላደረካቸውም?
አዎ፣ ጠዋት ላይ ደርሰን ነበር ዛሬ ለዛ ደርሼ
አዎ፣ እ አሁን ላይ እንትን አይሉም። እሺ፣ የሉም።
እሺ፣ አሁን ካሲኖን ለማስገባት አሉ ማንኛውም ለማስገባት አዎ፣ ካሲኖን ዲአር የሚለውን ክሮም ላይ ማውጣት ስለማልችል ለማስገባት
እ በእሺ ላክልን የኔ ዲስክ።
ወይም ስላክ እሺ አዎ፣ አዎ። እሺ
እሺ